የሰውን order ላወጣ ነው።
hello
ቸርነት ዜሮ ስድስት ሀያ ነው አይደል ያልከኝ? order ነበር አዎ ዜሮ ስድስት ሀያ እሺ። ሲጀመር አዎ፣ መ- መ- ሀያ ማለት ነው።
መጨረሻ ሀያ ነው። መጨረሻ ሀያ ዘጠና ዘጠና
ቸርነት አዳምጠኝ፣ እኔ ሰምቻለሁ።
እሺ ዜሮ ስድስት ሀያ አንተ ጋር አይደለም ያለው፣ አማኑኤል የሚባል driver ጋር ነው ያለው። እሺ እሺ ጀመር አንተ ጋር አይደለም ያለው። check አድርግ በደንብ እንትንህን። ሲቀጥል ጋም የት ነው የሄድከው አንተ? አምሮኝ ቺክን አምሮኝ ችግና
እኮ የት አራት ኪሎ ብራንች ነው ወይስ የት ነው የሄድከው?
አምሮኝ ነው።
እሺ ለማንኛውም አንተ- የአንተ አይደለም ተወው። እሺ ተኩጣ እሺ